ጤና ይስጥልኝ ጉዳይ ሀና እባላለሁ። የምደርዳው ሄሎ ሰላም፣ እንዴት ዋልሽ?
እግዚአብሔር ይመስገን።
ሄሎ ሄሎ አይሰማዎትም?
ይቆራረጣል፣
እሺ ይሰማኛል፣ ይቆራረጣል።
እሺ፣ አሁንስ?
ሄሎ ሄሎ አይሰማም?
አሁን ይሰማል። የ- የ washing machine ኤ ተበላሽቶ ነበረ እና እናንተ ጋር ደግሞ ጠጋኞች አሉ መሰለኝ።
አዎ፣ ከዚህ ቀደም ጉዳይ ተጠቅመው ያውቃሉ?
አይ ተጠቅም ተጠቅሜ አላውቅም።
እሺ፣ ስለ ጉዳይ መረጃ ከሰሙ?
ኢንተርኔት ላይ ነው ያየሁት actually።
እሺ፣ እባክዎ ሙሉ ስምዎን ይንገሩኝ?
በጣም ነው የሚቆራረጠው። ወይ ተመልሼ ልደውል እንዴ?
እሺ፣ እኔ መልሼ ልደውልዎት።
እሺ እሺ እሺ